አንቺ ወይ ይሸሩን ገዝሽ ሄሎ ጤና ይስጥልኝ ቤት ቤት ትኬት ቆርጬ ነበር ልፈልግ
ፓሸር ኮዱን ይዘካዋል
አስራ ሶስት
አስራ ሶስት
አንድ
ስንት አስራ ሶስት እ እ ሰባ አንድ ሰባ አንድ ሰማንያ ሁለት ሰማንያ ሁለት ስምንት ሰባት ስልሳ ሰባት ስምንት ሰባት ሰማንያ ሰባት ሰባ ሰባት
ዜሮ ዘጠኝ አስራ ሶስት ሰባ አንድ ሰማንያ ሁለት
ቆይ ቆይ ልንገርሽ አስራ ሁለት አስራ ሶስት እሺ ሰባ አንድ እሺ ሰማንያ ሁለት እሺ ሰባ ሰባት ሰባ ሰባት አዎ
አንድ ቂም ነው የወደቀብክ፣ ሌሎቹ ደግሞ ይታረሙላል። አንድ ሌሎቹ- ጨዋታ ነው አንድ ጨዋታ ነው ያለቀው፣ እሱ ይታረምላል። ሌሎቹ ግን የአስራ ሁለት ሰዓት ጨዋታ ናቸው። የአስራ ሁለት ናይል- ሰዓት የሶስት ሰዓት ጨዋታ የአስራ አንድ ሰዓት ጨዋታ ናቸው። ጠብቅ እሺ።
እ ቦነስ አለው
እኮ ገና ይለቃ ጨዋታው።
ይለቃል አዎ